ጤና ይስጥልን።
አብሮ ይሰለም አሊባባ ማሊ ባባዎች
የሆነ ኮምፓክት አይቼ ነበር።
ሁለት ሺህ ስንት ነው ያየሁት?
እ፣ በስኪ- የሆነ ቢ ሰላሳ አንድ ሶስት አርባ አራት
ሞዴሉ ስንት ነው? ሁለት ሺህ አስር
ሁለት ሺህ አስር ነው አስራ
ጠብቁኝ አንዴ። ሁለት ነጥብ ሁለት አባት
ኦኬ ባንክ
ባንክ ይወጣልዎታል።
እ፣ ሁለት ነጥብ ሁለት ባንክ እስከ ስንት ይወጣል?
እስከ ስምንት ይወጣል።
Okay እስከ ስምንት okay፣ ዋጋ ዋጋ መጨረሻው ነው
ድርድር ይኖረናል አባት በአካል ሲመጡ።
ነው። እሺ የት ነው ቢሮዎች?
መስቀል ፍላወርና ፓስታ እንገኛለን። ሲመጡ ይደውሉልን።
እሺ